ጤና ይስጥልኝ ቻፓ።
አቤት ብሩን አልተላለፈም እስካሁን። አሁን ነግራችሁ ነበር።
እሺ ላኩልን ቴሌግራም ላይ አዎ ልኬዋለሁ።
ማን የቴሌግራም ስሙት?
ሳሚ
እሺ መስመር ላይ ጠብቁኝ።
እሺ።
ሁለቱም በእኛ በኩል ገቢ ተደርጎሎታል። እሺ እነሱን contact ያድርጉ betting company።
እሺ ሊያ
መልካም ቀን።